ሄሎ ሜሮን ሄሎ ሜሮን አይሰማም ይሰማኛል። አይሰማሽም?
እሺ እ- እ- አልደረሱም እኮ እንዳይረፍድብን አራት ሰዓት እዛ ለመድረስ እኮ ነው
ልኬልሻለሁ። እሺ ልክ ናት። ደው እ እ ልኬዋለሁ ልኬያቸዋለሁ። አምቡላንሱን ልኬያለሁ።
እሺ አራት ሰዓት እዛ ለመድረስ ስለሆነ crowded ነው እኮ የሚሆነው ወዲያውኑ የላክሽው
ለአራት ከሀያ ስለሆነ ያልሽኝ አራት ከሀያ አራት ከሀያ አላልኩሽም ምንድነው የምትይው ሶስት ከሀያ ከሆነ ታዲያ አሁን ከሀያ አምስት ሊሆን ነው
እኮ ወጥተዋል።
ሶስት ከሀያ አምስት ሆኗል እኮ አሁን እ
ሶስት ከሀያ ነው አይደል? አሁን
አሁን እኮ ሶስት ሰዓት ከሀያ አምስት ነው
እኮ ልኬያቸዋለሁ። አምቡላንሶችን ልኬያለሁ። ኋላ ምን እንደደረሱ check ላድርግልሽ ነው እሺ check አድርጊና ንገሪኝ